ሄሎ ሰላም ጤና ይስጥልኝ። ቤት ቤት
ነው ቤት ቤት ችግር አለ። አራት ቀን ምናምን ምን
ቤት ቤት ድሮው withdraw- ድሮ አይገባም። አካውንቲ እኔ አካውንቲ ላይ ገና አይገባም።
ስልክ withdraw- ልስጥህ ስልክ ልስጥህ
ዜሮ ዘጠኝ
ሰላሳ ሁለት
ዜሮ ዘጠኝ ሰላሳ ስድስት ሰላሳ ሁለት ሀያ ሰባት ሀያ ስልሳ ሰባት ላይ ደውልላቸው እና አልገባልኝም አራት ቀን ሆነኝ አስገቡልኝ በላቸው።
ቆይ ቆይ ስልክ ሂሳብ እሺ ዜሮ ዘጠኝ ሰላሳ ሁለት
ሰላሳ ሁለት
ሀያ ሰባት
ሀያ ሰባት ሀያ ስልሳ ሰባት
ሀያ ስልሳ ሰባት ደውልና አራት ቀኔ አልገባልኝም በላቸው።
እሺ